አባረሩያት።
ሄሎ
ሄሎ
አቤት ግሩም ቀን እንዴት ነህ? ሰላም ነው?
ወይ የተሳፍታል ደህና ነህ አለሁልህ
game ምናምን መስራት ይችላሉ። እሺ አንዳንዴ ዝም ብሎ እንደዚህ ሊል ይችላል። እንጂ ያው ካይሮን ትንሽ ሰሙን ትንሽ ስለተበላሸ
እሺ እንደዚህ አንዳንዴ እንትን ይላሉ እንጂ ምንም ችግር የለውም። ይስሩበት።
አውቁ ዋይፋው ራሱ በቃል ነው የሐምራዊ አርባ ሰባት ዋይፋው ራሱ ፋይበር ነው እና አስር meg ነው ራሱ አስጨምሬው አዎ፣ ምንም አንዳንዴ system ኡ ትንሽ እያስቸገረ ስለሆነ ነው እንጂ እ እንደዚህ አይነት ነገሮች ይመጣሉ። ችግር የለውም። ይስሩበት። ምንም ችግር የለውም።
እንዴት እናድርግ አሁን ለምሳሌ እየሰራ ይመዘግባል ምናምን አዎ፣ እንደዛ ሲሆን በካፎራን ኮፒ እያወጡ ምናምን ይሄዱ።
አዎ እኮ አንዳንድ ኮፒ ራሱ እንትን አይልም ለኮፒ ምራ አይሆን በጣም እንትን ይላል የተሽከረከረ busy ይሆናል አዎ አዎ እንደዛ ሲሆን በቃ የሆነ እየጠበቁ እንትን እያሉ መስራት ነው። አንዳንዴ ትንሽ እንትን ይላል። አሁን እንኳን የተስተካከለ ነው፣ ግን ሲስተካከል fully ደግሞ እንትን ይላል። ግን ሰሞኑ ግን እንደዚህ አዎ።
እያሻሻላችሁ ምናምን መስራት ነው።
okay እንደዛ ነው። እሺ።
ሙሉ ሙሉ ይስተካከላል እንደ ሙሉ በሙሉ ይስተካከላል። ግን አሁን አለ ዛሬ አለ ቀናት
እሺ በቀናቶች ይስተካከላል ማለት ነው ይስተካከላል። አዎ
እሺ ተስፋዬ አንተ ሰላም ነህ ሁሉ ሰላም ሰላም።
አ- እኔ ጋር ምንም አይልም ስልኬን የማታነሳ ደውዬ ነበር አንዳንድ ጊዜ አብሽር አባቴ ደውልልኝ፣ ደውልልኝ ትንሽ ራሱ ላይ ይበዛል።
እሺ እሺ እሺ፣ thank you።